Hello ወይ ወይ እሱ እንትን ነው ለምን- እንዴ?
አዎ cashier ነው እኮ cashier one cashier two እያለ ከታች ይጠቅስልክ የለ
አዎ ይጠቅሳል። አዎ ሞክሬ ነበር እኮ ከሆነ ብዬ እኔ ዲስኩን ሳልክላቸው እንደዛ ማድረግ ይቻላል።
ምን ማድረግ
password ኡን አሁን ቀን የሰጡኝ የተላከልክ አለ አይደለ አዎ ሀምራዊ ሰላሳ ስምንት የሚለው ላይ የ cashier ዋን desktop ላይ cashier ዋን የሚል ሀምራዊ ሰላሳ ስምንት cashier ዋን የሚለውን user ኡን ታስገባዋለህ።
እሺ password ኡን ደግሞ ከታች ያው ቆይ እዛው ላይ edit ላድርግልክና በዛ መሰረት cashier ዋን ግን cashier እኔ ምናምን ዲስክ እያልክ አላኩላቸው።
ገብቶኛል።
እኔ- አይ እንትኑ የ cashier ኡ ተልኮልሃል ልልክ ነው።
አዎ እኔ ዲስክ ሳልክላቸው ይግባባል ኮምፒውተሩ ጋር እሱ አሁን No አንተ አንተ እስቲ ቀበለኛል።
Login አድርገው፣ አንተ login አድርገው። ከዛ እምቢ ካለ መልሰህ ደውልልኝ።
እሺ እሺ እሺ፣ ተመስገን። እሺ ያው አመሰግናለሁ።
እንትን edit አድርጌልሃለሁ እዛ ልሽ የካሸሯን የካሸርቱ ዩዘርና እሺ።
password እያልኩኝ edit አድርጌልሃለሁ።
እሺ ጠዋትማ ሞክሬው ነበር። እሺ እሺ እስኪ ሞክረው አንዴ። እሺ ምንም space አይኖ